ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አይ ኦሮምኛ እንትን
አንዴ መስመር ላይ ጠብቁኝ። ሄሎ
አቤት አለ ሄሎ ሄሎ ሄሎ ኦ ከኢትዮጵያ ነው የመጣው ተገኝቶ ነው የምደውለው ከዚህ በፊት ተደውሎ